አንሹና ላውድ ላይ ብቻ አድርጊ። ላውድ ሄሎ ሄሎ ሄሎ ቃት እስኪ ላውድ ናት። ሞር ሞር ሌላ ምንድን ነው የምንሞክረው? ኖት አታስተጊ፣ ወደዛ ሌላ ስልክ ለመደም እሺ፣ ወደ አንቺ ስልክ ልደውል አይሰራም መሰለኝ። አትኮል ነው መባል ያለበት። አይሰራም። እሺ፣ ታግ ይሰራል፣ ኖትም ይሰራል። ሆልድስ ሄሎ ይሰማል። ሌላ ምን ይሰራል? እሺ ቆይ እንደዛ ላውድ ላይ እንዳለ two zero zero Yes.
one.